ጤና ይስጥልኝ ማለት ስራዎች ሰላም ጤና ይስጥልኝ። ከዘመን ቤት ላይ ዊዝድሮ ሳረግ በአርጅቴል ተሸክል ብሎኛል፣ ግን ወደ ቴሌብር አካውንቴ ገቢ ምን አሉኝ?
ከዘመን ቤት ላይ ዊዝድሮ ሳደርግ በአርጅቴል ሰክሰስፉል ብሎኛል፣ ግን ወደ ቴሌብር አካውንቴ ገቢ አልሆነም።
እሺ ደንበኛች ምን ያህል ብር ነበረ?
ስልሳ ብር፣ መቶ ብር
ስልሳ ሁለት መቶ ብር
አዎ፣
ሁለቱ ናቸው።
አዎ፣ መቼ ነበር የሞከሩት?
ሰላሳ ደቂቃ በፊት።
እሺ ደንበኛች ቴሌብር የሚጠቀሙበት ቁጥር አሁን የደወሉበት ነው?
አዎ፣
እሺ ስሞትን ይንገሩኝ።
ሄኖክ ወርቁ ጉዲሶ።
ሄኖክ
ወርቁ ጉዲሶ።
ሄኖክ ነው ያሉኝ?
አዎ፣ ሄኖክ ወርቁ ጉዲሶ።
እሺ የሰጡን መረጃ መዝግበናል። አሁን ደግሞ እኛ ስልክ ቁጥር እንስጡትና screenshot አንስተው ቴሌግራም ላይ ላኩልን።
screenshot እዛ ላይ ያለውን ነው ወደ ቴሌብሩ ስላልገባ እዛ game ኡ ላይ ያለውን ነው የሚያሳየው።
አዎ እዛው ከዘመን ቤቱ ላይ ይቻላል።
እሺ ትራንዛክሽን ሂስትሪ ላይ እሱን ይላኩልን። ስልክ ላይ ስጦት የያዙ ዜሮ ዘጠና ሁለት
ዘና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ለወንድ ሀምሳ አምስት
አምሪ
በዚህ ቁጥር ይላኩልን። ሌላ መረዳት ነገር አለ?
የለም። እነዚያ መሰለናል።
ስለ ደውሉኛ ምናምን አመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያስተያየት